ጤና ይስጥልኝ ቤስት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
connection የለም እንዴ?
አዎ ትንሽ server ተቋ- ተቋርጦ ነው። እሺ ሁሉም ጋር ነው። ትንሽ ታገሱን፣ እየተስተካከለ ነው።
ዝም ብሎ ጨፈጨፈን እኮ።
እሺ አን- አንዴ እንትን አትበለው እሺ። እስከ- እስከሚስተካከል ትንሽ ታገሱን እና እንትን እንላለን። እያስተካከልን ነው።
እሺ ይመልስልናል የወሰደው አይ normally አንዴ system እንትን ከቆረጠው እንትን አይልም፣ ግን normally አሁን ጭራሽ login እያስባላቸው ስላልሆነ እንደዛ ነው። ያንተ ምንድን ነው የሆነብህ?
login ሆኖ አይገባም።
እም፣ login ስትለው አይገባም አይደለ? እንደዛ ከሆነ የ server ሩ ነው። ስለዚህ ትንሽ ጠብቀው።
እሺ እሺ።